ሄሎ ሄሎ ጤና ይስጥልን። ከ BeU Delivery ነበር የምደውለው። አኳባ ነው አይደለ?
አዎ አኳባ ነው።
እሺ በ order number ዘጠና ዜሮ አራት ሰላሳ order ነበር እና እናንተ ጋር double beef burger አዎ ደርሷል። እሺ okay ደርሷል እንዴ?
አ okay አይ በቃ እሺ። customer cancel ማድረግ ፈልጎ ነበር ከተሰራ በቃ ችግር የለውም።
አዎ ደውለውልኝ እኮ ነግሬያቸዋለሁ። ሰርቷል ብያቸዋለሁ።
ሰርቷል ብለሻቸዋል። በቃ አዎ፣ እሺ እናቴ፣ እሺ እሺ